Hello ሰላም ጤና ይስጥልኝ Best Bet።
እሺ cashier code ልንገርሽ አንዴ።
እሺ አንዴ ቆይ ክፈትልኝ።
Okay
ንገረኝ አሁን።
አስራ ሶስት ሀያ ሁለት እሺ
ዘጠና ስምንት ሰባ ዘጠኝ
ገና አንድ ጨዋታ ነው ያለቀው። እሺ ሌሎቹ ገና የዛሬ ናቸው። Live ላይ Okay።
ያለ አለ፣ የማታ አለ ገና። እሺ
Okay ያለቀውን ማወቅ ይችላለሁ?
አዎ በርቶልሃል፣ አሸንፈሃል።
Okay የጀመሩት ሳ ሌሎቹ ሌሎቹ ገና ናቸው። ሲያልቅ ነው ውጤቱን የሚያስቀምጥልህ።
Okay እሺ እሺ አባ መልካም ቀን።
Okay እሺ